ሄሎ ጤና ይስጥልን ቤት ቤት
አብሮሽ እንትን ነበረ ኮንፈርመር
እንትን አለኝ ድድር አወርቄ እሺ በደወልክበት ቁጥር ነው
አይ ሌላ ነው ዜሮ ዘጠኝ አስራ አምስት እሺ አንድ ጊዜ ጠብቀኝ
እሺ
ዜሮ ዘጠኝ አስራ አምስት እሺ
ስልሳ ስድስት አስራ አምስት ስልሳ ስድስት
አርባ ዘጠኝ ዘጠና ዘጠኝ
ትናንት ነው ዛሬ
አይ ማታ ነው ለሌት እሺ ዘጠኝ ብሎ በሚጀምረው account ክ ነው አዎ አዎ አዎ
ስንት ብር ነበር? ይቅርታ መቶ መቶ ሺህ ሁለት ጊዜ ነው
እሺ አስር አስር ሺህ እያረከው ታወጣዋለህ። ወደ ቤት ቤት ተመልሷል። እሺ አስር አስር እያረካ አውጣው።
እንደዛ እንጂ አይችልም።
እም
እንደዛ እንጂ አይቻልም።
failed ያደርገዋል ሲስተሙ confirm ባረግልህ። ስለዚህ የአስር አስር አድርጋ አውጣው። እሺ ሁለቱም ሁለት አዎ።
መቶም አዎ
እሺ በቃ እሺ። ስለደወልክ እናመሰግናለን። መልካም ቀን።
እሺ